hello ሰላም ጤና ይስጥልን ቺቺ
ጤና ይስጥልኝ።
አቤት ይስጥልን ሰላም እግዚአብሔር ይመስገን። ማታ ተሳስቼ ቀይ ስራ create አደርጋለሁ ብዬ እሺ የሰው group ውስጥ join አርኩኝ
አዎ
እና ቤ- ቤቲ የምትባል group ውስጥ ነው join ያደረኩት። ምን- እንዴት ማድረግ እችላለሁ?
እስኪ ቁጥሮትን ይንገሩኝና እኔ check ላድርግልኝ እሺ ዜሮ ዘጠኝ አስራ ሰባት አስራ ሰባት
ዜሮ ዘጠኝ እሺ አርባ ሀያ ሰባት
እሺ ሚኪ ነው የሚለው የእርሱ
አይ የእኔ ሚልኪ ነው የሚለው አዎ ሚኪ አሁን አዎ ቤቲ ጋር ማለት ነው የገቡት ቤቲ ጋር ነው የገባሁት አዎ፣ ሳላውቅ
አዎ ተጭኖላታል። ቁጥር አንዴ ልስጥዎት እንዴ የእሷ ቁጥር ምናልባት ደውለው የምታገኛት ከሆነ ሊቀበሏት ከሱ
አይ አልማዝ ሜዳ ነው የእኔ ደግሞ ሀይሌ ጋርመንት ነው ይራራቃል እህ
የተራራቀ ሰፈር ስለሆነ እኮ ነው
እም፣ በቃ እንደዛ ከሆነ ከተቀበለችው እሺ፣ ብር ከመለሰችልን refund ይደረግሎታል ለእርሱ።
እሺ እንዴት ነው ታዲያ የምታደርጊልኝ ለእሷ ደውይ- ደውለሽላት አዎ።
ታናግሪያታለሽ አዎ አናግራታለሁ፣ ችግር የለውም።
እሺ መልሼ እደውላለሁ በቃ ወይ ደውይልኛ አንቺ አምስት ልጠብቅሽ ኪሎ ነው አይርሱ?
አ
አዎ ችግር የለውም፣ መልሼ እደውልልታለሁ።
እሺ እሺ